ጌታ የወደደሽ የመረጠሽ እናቴ ጌታ የወደደሽ የመረጠሽ እናቴ የመስቀል ስር በረከት ማርያም ሆንሽኝ ውበቴ ጌታ የወደደሽ የመረጠሽ እናቴ ጌታ የወደደሽ የመረጠሽ እናቴ የመስቀል ስር በረከት ማርያም ሆንሽኝ ውበቴ በኢየሱስ ቃል የተነገረልኝ የማይታጠፍ የጸና ቃል አለኝ። ስለ ትጋቴ አንቺን ሸልሞኛል። ድንግል ወስደሽ ምን አይናግደኛል? ጌታ የወደደሽ የመረጠሽ እናቴ ጌታ የወደደሽ የመረጠሽ እናቴ የመስቀል ስር በረከት ማርያም ሆንሽኝ ውበቴ ሐርና ወርቁን ድንግል አስማምተሻል፣ ምድርና ሰማይ ባንቺ ላይ ታርከዋል። የይቅርታ ቤት የፍቅር ከተማ የራማው ዜማ በደጅሽ ተሰማ። ጌታ የወደደሽ የመረጠሽ እናቴ ጌታ የወደደሽ የመረጠሽ እናቴ የመስቀል ስር በረከት ማርያም ሆንሽኝ ውበቴ ነፍስሽ ጌታዋን ታላቅ በማድረጓ በቀኙ መቆም ሆነላት ፈንታዋ። አስቆጥረሽኝ የትህትናን ፊደል አቅርበሽኛል ከቅኔው ማዕበል ጌታ የወደደሽ የመረጠሽ እናቴ ጌታ የወደደሽ የመረጠሽ እናቴ የመስቀል ስር በረከት ማርያም ሆንሽኝ ውበቴ ታላቁ ንጉሥ የይሁዳ አንበሳ ሞትን በሞቱ ገድሎ የተነሳ የፍቅር ጀግና ወልዶን ልጅ ወልደሻል፣ ስሙን መድኃኒት ኢየሱስ ብለሻል። ጌታ የወደደሽ የመረጠሽ እናቴ ጌታ የወደደሽ የመረጠሽ እናቴ የመስቀል ስር በረከት ማርያም ሆንሽኝ ውበቴ ሐርና ወርቁን ድንግል አስማምተሻል፣ ምድርና ሰማይ ባንቺ ላይ ታርገዋል። የይቅርታ ቤት የፍቅር ከተማ የራማው ዜማ በደጅሽ ተሰማ። ጌታ የወደደሽ የመረጠሽ እናቴ ጌታ የወደደሽ የመረጠሽ እናቴ የመስቀል ስር በረከት ማርያም ሆንሽኝ ውበቴ ጌታ የወደደሽ የመረጠሽ እናቴ ጌታ የወደደሽ የመረጠሽ እናቴ የመስቀል ስር በረከት ማርያም ሆንሽኝ ውበቴ